ጤና ይስጥልኝ። ሳር ብቻ ነው ልጅ
ሄሎ ሄሎ ወይ ወይ
ከቢዩ ነበረ በኦርደር ነበር በሰማንያ ስድስት ሰማንያ ስምንት ሰባ አምስት ኦርደር
ወጥቷል እናቴ ሰባ መጨረሻው አይደለ?
አዎ ሄሎ ሰባ አምስት መጨረሻው አንድ ቤት ብለራ አይደል ኦርደሩ?
አዎ በቃ ድራይቨሩ መጥቶ ወጥቷልማ። እሺ